ጤና ይስጥልኝ ሙሉሽ ፕሮግራም ልርዳ
ሰላም ነው እግዚአብሔር ይመስገን
እንትን ፈልጌ ነበረች የሆነ የኳስ እንትን አለ አይደል
ምን
የኳስ እንትን ያ የሚቆረጠው ነው አሁን ስፖርት የኳስ ቆረጥኩና እሺ
ቆረጥኩ ምናምን ከዛ ጨረስኩ ምናምን ከዛ ከዛ ያ ትኬት ያ ትኬቱ የለም አሁን ጠፋብኝ
sport history ላይ ያገኙታል
sport history ያገኙታል አዎ
እሺ እሺ